ሄሎ ሄሎ አቤት ሰላም ነው?
እግዚአብሔር ይመስገን።
እሺ እንትን ገብቶ ገብቷል ልኬለታለሁ። እሺ
እስኪ ያገናኝ reject እዛ ባንክ እንድጃ አልገባም ስላለኝ እሺ በቃ አይ አሁን ኮዱን ምናምን ላኩልኝ ብለው እያወራቸው ነው እነሱ እና ትንሽ ጠብቀኝ እሺ እሱን ማገናኘት ስለማልችል እ፣ በእኔ በኩል ያለውን ነገር አሳውቅሃለሁ። ትንሽ ከስንት ደቂቃ በኋላ ልደውል?
ሲመልስልኝ እኔ ልደውልልክ። አሁን ነው የገባው አየሁኝና የ transaction code ኡን ምናምን ላክ- ላኪልኝ ብሎ ልኬለታለሁ። እሱ process ላይ ነው የሚሆነው። እንዳ- እንትን እንዳለኝ እደውልልሃለሁ። እሺ እሺ